Hello.
Hello?
Hello.
Yes.
ወይ ማተማረደ ሄሎ እሺ። አቤት ይሰማል።
እኔ የምልሽ ናት ለአንድ በጣም እንትን ያ- ቃል ያስገባች ልጅ አለች እሸቱ ጋር እንደወስዳት እና በዚህ ስልክ ነው አይደለ መጠቆም እሺ።
የሚቻለው?
እ ምን እጹብ ድንቅ ልጆች ነው?
አዎ አዎ
ድንቅ ልጆች ለመጠቆም ነው።
አዎ Donkey Tube ላይ የሚቀርቡት አሉ አይደለ?
ህጻናቶቹ አዎ ህጻናቶች ነው።
እሺ እ አምስት አመት እና ከዛ በታች ነው የሚቻለው እና ስንት አመቷ ነው?
ያ ቆዩ እድሜዋን I don't know አላውቅም እኔ እ፣ ግን እንደዛ ብትሆን አምስት አመት እሺ ቢሆናት እ ስሟ እሺ ስሟ እና የቤተሰቦቿ ስልክ ቁጥር አለዎት?
አ፣ ስልኳ አለኝ እ፣ እም?
የእናቷ ስልክ አለኝ።
እሺ የህፃኑ ስም ንገሩ። እ ግን እሺ እድሜዋን ቢጠይቁልን ደስ ይለናል።
እኮ እሱን አምስት አመት ላጣራና እና ከዛ በታች ነው የሚቻለው እ እና ደግሞ እኛ ጋር ከሚቀርቡ ልጆች አንጻር ያው ታሸልማለች ወይ የሚለውን እሱንም ማለት አሁን ተወዳድራ ከአንድ ሺህ ልጆች ነው የምትወዳደረው። ተወዳድራ አሸንፋ ከቀረበች እርሶ ሽልማት አለዎት እ እና ለሱ ፍጥነቷ ምናምን ያው እሱን አይተው ይንገሩን። እድሜዋን እና የቤተሰቦቿን ስልክ ቁጥር እ አጣርተው ይንገሩን፣ ይደውሉልን።
እሺ በቃ እሺ እሺ፣ አመሰግናለሁ።
እሺ እሺ፣ እናመሰግናለን። መልካም ጊዜ ይሁንልዎት።
እሺ